ሄሎ
አቤት ወደ Flintstones ደውለው ነበር ከዚህ በፊት እ- አቤት ምን አልከኝ?
ወደ Flintstones ደውለው ነበር
አዎ አዎ።
አዎ ምን ልርዳዎት missed call አግኝቼ አንዳንድ ደወልኩ።
አንዳንድ information ለመጠየቅ ነበር።
ስለ ስለ ቤት ነው ስለ አክሲዮን አዎ ስለ ቤት ስለ ቤት አዎ አዎ እ፣ የት አካባቢ ነው?
እ? Key Housing አይደል Solution
አይደለም ይህ Flintstone Homes ነው Flintstone አዎ።
Homes
አ- እ፣ ውይተታች ይሆናል እንግዲህ።
ነው እሺ እሺ አክሲዮን አላችሁ እንዴ?
አክሲዮን አዎ እየሸጥን ያለ ነው
አዎ እስቲ እሱን ታብራራልኝ።
ያው እ፣ ያው እኔ እዚያ ጠቅለል ያለ መረጃ ስጦትና ያው አዲስ አበባ ከሆኑ ቢሮ መጥተው በሙሉ መረጃ ማግኘት ይችላሉ።
እኮ የት አካባቢ ነው አዲስ አበባ?
ልደታ፣ ቦሌና ገርጂ እ፣ ቢሮ አለን። ያው እዛ መጥተው ስለ ቤትም ከፈለጉ ምናልባት እኛም ቤት እየሸጥን ስለሆነ አዎ።
እግረ መንገዱን መጠየቅ ይችላሉ።
ባለ ሶስት አል- ይኖራቸዋል?
አሁን ከስቱዲዮ ጀምሮ እስከ ባለ አራት መኝታ አዎ ከሀያ ስምንት ካሬ እስከ ሶስት መቶ አስራ ሶስት ካሬ ድረስ ለተለያየ ም።
አከፋፈል አማራጭ እና አዎ።
ወደ አስር site ኦች አካባቢ አለን።
እሺ እንትን ባለ ሶስት ስንት ነው አጠቃላይ ክፍያው?
ያው አለ አሁን እሱን እኔ እሱ መረጃ የለኝም። ቢሮ መጥተው ነው አዎ።
እነሱ መረጃዎች የሚያገኙት ወይ ደግሞ በየአካባቢው የተመደቡ የሽያጭ ባለሙያዎች ስላሉን አዎ እነሱ ስለ ቤቱም ስለ አክሲዮኑም መረጃው ሊሰጡት ይችላሉ።
በቃ እሺ አባቴ እሺ።
እንደሱና ወይስ
ቆይ ት- እደውልልሃለሁ ትች ቆይ እሺ ይችላሉ።
እሺ እሺ።
እሺ